መሰረትን አይመልታል።
መሰረት ፍቅር አለች። ቅድም ለሷ አውርደር አሳውቄ ነበር።
ምን ሆኖብህ ነበረ?
ካስተመር ቦታ ቀይሮ እዛ በኋላ እንደውላለን ምናምን ብላ ስምህ ነው በስ- አሸናፊ አሸናፊ ነኝ አሸናፊ ሀምሳ ስምንት አርባ ዘጠኝ ነው አይደል?
እ? አ አርባኛ ፒኑ ተስተካክሎልሃል። እ፣ ሰውየው ደግሞ እንትን እ፣ ሮባ ታክሲ መጨር ካሳንቺስ ነው
ከአሳንቺ ስንባለው አሁን ሰፍሩ ደ- ደርሼ እሱን እሱ አይደለም እም፣ እሱን ያለበት ቦታ አሁን ደርሼዋለሁ እና ሰዓቱን ሚስተካ ማነው ያስተካከልኝ?
ጨርስና ደውል አሸናፊ።
ጨርሼዋለሁ። ያው መጥቷል። ያው እየሰጠው ነው።
ኦርደሩን ጨርስና ማለት ነው። እንትን ጨርሼዋለሁ እ? ጨርሼዋለሁ እያልኩሽ እኮ ነው።
ጨርሰዋል። እርግጠኛ ነህ?
ብር ይኸው እየተቀበ እርግጠኛ ነህ?
እየተቀበልኩ ነው። ብር ይኸው ተቀብያለሁ።
እሺ አሸናፊ፣ እሺ እጠይቅልሃለሁ። ሰዓት ሀምሳ ስምንት አርባ ዘጠኝ ነው።
አዎ አዎ እሺ